hello ፍቅር ነኝ።
ፍቅር አስራ ሁለት
አስራ ሁለት ሰባ እሺ ምን customer ስልክ አታነሳ
እሺ አስተላልፍላለሁ እ
አስተላልፍላለሁ አስር ደቂቃ መጠበቅ አለብህ። እዚህ አስተላልፍላለሁ።
ያ- የሆነ order ይዤ ነበረ ፍቅር እሱ off time እንዳይገባብኝ ሊጨርስ እሱን
አይ በአስር ደቂቃ መጠበቅ አለብህ። አሁን ቶሎ ይምጣልኝ ካለ ቶሎ ማድረስ ስላለብህ መራቅ የለብህ ብዬ ነው። እሺ እኮ ችግር የለውም እዚሁ ስለሆነ እሱ ልጨርሰው እሱ
እሺ አስር ደቂቃ ለማንኛውም እደውልልሃለሁ። እሺ በቃ እሺ እሺ